ጤና ይስጥልኝ ቸባ።
ይሰማል?
እግዚአብሔር ሰላም ይሰማል ብለን እንወዳል።
ከእናንተ ወደ ቴሌ ብር ልኬ ነበር እና አልገባልኝም።
ምን ወደ ምን ባንክ ነበሩት የጠየቁት?
ወደ ቴሌ ብር አሁን በደወሉበት ስልክ ቁጥር ነው አዎ፣ አዎ።
መስመር ላይ ጠብቁኝ። መቼ ነው ያደረጉት ወጪ?
አሁን እኛ ጋር አልመጣም። እሺ የተጫወቱበት betting ድርጅት ጋር ደውሎ ይጠየቁ።
okay።
ወደ እኛ አላኩትም ወደ system።
betting ሆነ ያል ማለት ነው።
አዎ እነሱ ጋር ደውሎ ይጠየቁ።
ስልካቸውን ታውቂዋለሽ?
የማን ድርጅት ነው የፈለጉት?
ይሄ ምንድን ነው? ቫሞስ ነው አራዳ collection ዜሮ ዘጠኝ ሰባ አራት
ባይ አንድ ያዝልኝ ስልክ ስልክ ያዝልኝ አንድ ቁጥር አንተ ወይስ ዜሮ ዘጠኝ ሰባ አራት ሰባ አራት ሰላሳ አራት ሰላሳ አራት
አርባ አራት
አርባ አራት
እንደገና አርባ አራት እንደገና አርባ አራት አዎ እሺ ይሄ የማን ነው?
ምን አለ?
የቫሞስ ነው ይሄ?
አዎ የአራዳ
አራዳ ቫሞስ ማን ነው? እሺ
እሺ፣ እናመሰግናለን።
አመሰግናለሁ።